ሄሎ
ሄሎ ጤና ይስጥልኝ። ሄሎ አቤት፣ ሰላም ይሰማል? ሰላም ነው።
ኬት ነው? እንዴት ነው? ከኢትዮ ሰለታ ነበር የደወልኩሎት።
እሺ እንዴ የሚወክሉት
ሰው አላገኘም ነበር
አላገኙም?
መምጣት። አዎ ጠይቄ ነበር መምጣት አንችልም ስላሉኝ
ኦኬ እሺ፣ በቃ እሺ፣ ያለውን ነገር አሳብ
እሺ እሺ